በድቅድቅ ጨለማ ተጉዤ እስቲ ልፈልግሽ ቀን በብርሃንማ እልፌ ነው ያንቺ ተመልካችሽ ምቾት ያልዳሰሰው ባይኖዶ ቢባዝ ምን ያምርበት ብለሽ በድቅድቅ ጨለማ ተጉዤ እስቲ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው ባይኖዶ ቢባስ ምን ያምርበት ብለሽ ልጓዘው እስትንፋሴ እስካለች አይታክተው እግሬን ልጓዘው እኔው ነኝ የማውቀው የሌሊት አዳሪ ልጓዘው ባገኝም ባጣሽም ደርሼ ሰፈርሽ ልጓዘው ጎህ እስኪቀድልኝ አድራለሁ ከብሬሽ አይን ያመጣው መዘዝ ወይ ፍዳ በቃል የማይገልጹት ዱብዳ አንቺን የመፈጠር ሳታውቂው ሰንብተሻል ልቤን ሳትርቂው ወራት ተቆጠሩና ጭንቄን ሳታይልኝ ማርፈዴ ነው ደጅሽ ዛሬ ሲለይልኝ ለይታሽ ባልጎላማ ባለማሸብረቄ መቼም አታልፍኝማ ከበርሽ ወርቄ በድቅድቅ ጨለማ ተጉዤ እስቲ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው ባይኖዶ ቢባት ምን ያምርበት ብለሽ በድቅድቅ ጨለማ ተጉዤ እስቲ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው ባይኖዶ ቢባት ምን ያምርበት ብለሽ ልጓዘው ሌት ተቀን ሳስብሽ እንቅልፌን እያጣ ልጓዘው ሰው መምሰሌ ቀረ ከሰውነት ወጣ ልጓዘው ጎኔም ማሳረፉ ቀረ ሳያምረኝ ልጓዘው ፍቅርሽ አይሎ ነው ደጅሽ ያሳደረኝ ሲጨልም ሲመጣ ምሽቱ ሰው አርፎ ሲተኛ በቤቱ እኔ ግን የፍቅርሽ ከርታታ አሸልቤ አላውቅም ላንዳታ እስካዋይሽ ድረሳ የልቤን ዘርዝሬ እስክትረጅልኝ እጓዛለሁ በእግሬ። የመጨረሻ ጣና ድርሻዬን ባላውቅም በአካል በመንፈሴን እኔ ካቻልቄ ወራት ተቆጠሩና ጭንቄን ሳታይልኝ ማርፈዴ ነው ደጅሽ ዛሬ ሲለይልኝ ለይታሽ ባልጎላማ ባለማሸብረቄ መቼም አታልፍኝም ከበርሽ ወድቄ ከበርሽ ወድቄ ከበርሽ ወድቄ ባል አቻ ተስማሚ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ስሄድ ስሄድ ውዬ ስሄድ ስሄድ ባደ አቻ ተስማሚ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ምን ስቅሽ አሳስቅሽ ብታጨዋውጪ አካሌ እንደ ማብሰሽ ፍቅርን ብትመግቢ እንደኔማ ብትሆኚ ከጎኔ ማን እንዳንቺ ማን እንዳንቺ ለኔ ማን እንዳንቺ ማን እንዳንቺ ለኔ በፈገግታ ይጸዳል ሕይወቴን አድማቂ በዜመኛው ድምፅሽ መንፈሴን አማቂ ማን እንዳንቺ ለኔ ማን እንዳንቺ ለኔ የኔ ስጓሳ ወዶ ናፍቆ መዋተቱ ባንቺ ነው የማውቀው ምንነቱ የኔስ ሕይወት መሰረቱ ባንቺ ነው የሚያምረው ምንነቱ ሲሄዱዬ ሲሄድ ባለ አቻ ተስማሚ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ምን ስሄድ ስሄድ ውዬ ስሄድ ስሄድ ባድር አቻ ተስማሚ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ምን ስትጋሽ ብትርቂም እንደ ብልሽት ጀንበር እከተልሻለው ሳያግደኝ ድንበር እስካገኝሽ ፍጹም ተስፋ አልቆርጥም አይረታኝም ርሃብና አይረታኝም ርሃብና ጥም ከሰው መግባባቱ ዛሬማ የጠፋኝ የኔን ሳታውቂልኝ መራቂ ሲያስከፋኝ ባንቺ ፍቅር እንጂ ሌላ ምን አጥቼ አንገቴን ያስደፍ ወዶ ናፍቆ መዋትቱ ባንቺ ነው የማውቀው ምንነቱ የኔ ሲዮት መሰረቱ ባንቺ ነው የሚያምረው ምንነቱ ባንቺ ነው የሚያምረው ምንነቱ ባንቺ ነው የሚያምረው